ወይብሮ ሄሎ ሄሎ፣ ወይ ወይ እንዴት ነሽ?
አለሁልሽ። እንዴት ደሞዝ ገባ እንዴ?
አረ አላየሁም። እስኪ check ላድርግ።
እኔ እንጃ ምን ገባሉ እንዴ?
እኔ እንጃ ሶስት ሺህ ምናምን የሚል ገባልኝ። እኔ እንጃ ደሞዜንም እኮ አላውቀው ታድለሽ
እውነት አላውቀው።
እንትን ካፍለሽ የለ እንዴ ብድርሽን የለብሽም አይደል? ብድር ምናምን
association ነው ትንሽ ከፍ አድርጊ ብያት ነበር። ምንም የሚቆራረጠውን ነገር ማወቅ አቃተኝ። አይገርምሽም?
አይ እንትን ቢያ እንትን ማወቅ ትችያለሽ እኮ ምን ፋይናንሶች print አድርገው ይሰጣል።
እም፣ እነ ሞላ እስቲ ገባ አንቺን እስቲ አረ check ወፍ አድርጊ።
የለም እ?
የለም የለም። ወይንዬ
ታዲያ አሀ።
ምንድን ነው?
አረ ገብቷል። ቆይ የገብርኤል ያለ የገብርኤል ያለ የገብርኤል ያለ
እንዴ እኔ ስንት ብር ነው የሚገባልኝ? ወይንዬ ስንት ነው ይገባል?
ወይኔ አንድ ሺህ ምናምን ብር እ? እ?
ስላሴ አረ እኔ የለሁም። እኔ እኮ በኪነ ጠበቡ ያለው ሰው ነኝ።
ስንት አንድ ሺህ ገባል?
ሰባ አምስት ሶስት ብር
አንድ ሺህ ምን ሰባ አምስት ወስደሻል? አንቺ?
ብር። እና ባለፈው እኮ ብር ተበድሬ የለ እንዴ?
እ?
የበዓል ብር ተበድሬ የለ በስመ አብ አረ ተይ እኔ ራሴ እኮ እኔ ምንድን ነው የምትጠቀሙት? አስደነገጡኝ። ምን ሆነ ነው ወይም የጨመር ስና አይሰጡንም እንዴ?
እኔ ምን ሞላ አውቃለሁ?
ባለፈው ልኮልኝ ነበር። ሞላ እሺ እንትኔን ልኮልኛል።
ምን
እስቲ የሚጨመረው ይሄ ነው ብሎ እ?
የሚጨመረው እም፣ ታዲያ የት አለ?
ቴሌግራም ላይ ነው እንዴ ላክልኝ?
እስቲ በቴሌ- እስቲ እም።
forward አድርጊልኝ እኔም ሊያው የአይ የራሴን ብቻ ነው ይሄ ሰው እኮ አይደለም ይልክልኝ።
አሀ የራስሽ ብቻ የራሴን ብቻ ይመስለኛል። አዎ።
አይ እንጂ።
ወይኔ ዛሬ ሶስት ነው አይደለ? October እም፣ ሶስት እም።
አዎ ዛሬ ሞላ ቆይ እስቲ እንሸት ይሁን እስቲ ኧረ ወፍ የለም አልተጀመረም። ቢጨመር የእኔን እንደዛ አይሆንማ።
ወይ እንሸት ነገር እም።
አዎ ሶስት ሺህ መቶ ሰማን- ሰላሳ ስምንት ታክስ ሶስት ሺህ መቶ ሀምሳ ሶስት ብር ነው የሚቆረጥ። pension ሰባት መቶ ዘጠና ብር፣ እግዚኦ እድር ሀያ ብር፣ እሺ credit association እ፣ እሱ ነው ብዙ ነው።
ስድስት ሺህ አንድ መቶ አርባ ሶስት ብር የመድኃኒዓለም ከሰማኒያ ስምንት ወይኔ ያውቀሽ ታክስ ነው እ?
ስድስት ሺህ ያውቀሽ ነው።
ስድስት ሺህ ታዲያ አዎ ጨምሪብኝ ብያት ነው።
በቃ እንደዛ ከሆነማ እሱ ነው የያዘሽ። ታዲያ እንትን ያለብሽ ያበዛብሽ።
በስመ አብ ግን ይኸውልሽ እስካሁን እም።
ጭማሪ የለ
ወፍ የለም ወፍ የለም ወፍ የለም።
ምንድን ነው ግን ምን እየሆኑ ነው? በማርያም የሚገርም እ?
አይ እ፣ ችግር የለም።
ይገርማል በጣም በእውነት እኔ ደግሞ message ግን አልገባም። ዝም ብዬ account ስገባ ነው ያየሁት።
እኔ ራሴ የሆነ ብር ገብቶ አይቼ ነው እኮ እኔ ጋር text አልገባም። እንግዲህ ወይ እ?
system ይዞት ይሁን አላውቅም።
እኔ እንጃ
አይ እም፣ እና ምን እንደሚሻለን የት እንሂድ?
እ?
አይ እሱ ይሁን ይሁን ይሁን አ፣ ምን ቻው።
እንላለን? ቻው ወይኔ ቻው።
ቻው እሺ